በል ሕይወት ሰተኛ ሞተ በመስቀልህ እንዴት ዝም እላለሁ እያየሁ ፍቅርህን ለዓለም አውጃለሁ ዛሬም ውለታህን ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰተኛ ሞተ በመስቀልህ እንዴት ዝም እላለሁ እያየሁ ፍቅርህን ለዓለም አውጃለሁ ዛሬም ውለታህን ጀርባህን አየሁት ጅራፍ አክስሎታል እጅና እግርህን ችንካሩ ጥሮታል ከጎን ይፈሳል ደምና ውሃው ልቤን አስለቀሰው ፍቅርህ ኃያል ነው የሾህ አክሊል ከራስ ላይ ያለው የእውነተኛው ፍቅር ምስክር ነው። ተስሎብኝ ደም ያጠበው ገጽ አይጠፋኝም ያቃሰትከው ድምፅ አይጠፋኝም ያቃሰትከው ድምፅ ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰተኛል ሞተ በመስቀል እንዴት ዝም ላለው እያየው ፍቅርህ ለዓለም አውጃለሁ ዛሬም ውለታህን መስቀል ተሸክመ ስትወጣ ዳገት ሲጨክኖ ያየ የእጆች ፍጥረት የትዕግስት መጠን ጥልቀቱን ፈልጌ እጹብ እጹብ አልኩኝ ድምፄን ከፍ አድርጌ ማን ይከፍላል የፍቅርን ዕዳ ስለ ነፍሱ ላየህለት ፍዳ ትንግርት ነው ከሊና በላይ ንገስልኝ በምድር በሰማይ ንገስልኝ በምድር በሰማይ ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰተኛል ሞተ በመስቀል እንዴት ዝም ላለው እያየው ፍቅርህ ለዓለም አውጃለሁ ዛሬም ውለታህን እረኞች ሚያደንቁ እረኛ ነህ አንተ በደም ማህተብ ሰማይ ተከፈተ ከጠቢባን ጥበብ ማስተዋል በላይነ እርቃንህን ሆነ ጌታዬ ታምራለህ የሾህ አክሊል ከራስ ላይ ያለው የእውነተኛው ፍቅር ምስክር ነው። ተስሎብኝ ደም ያጠበው ገጽ አይጠፋኝም ያቃሰትከው ድምፅ አይጠፋኝም ያቃሰትከው ድምፅ ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰተኛል ሞተ በመስቀልህ እንዴት ዝም ላለው እያየው ፍቅርህን ለዓለም አውጃለሁ ዛሬም ውለታህን ተመታ ምዕራብ ተተፋበት መላእክት በፍርሃት ፊት የሚቆሙልህ ጲላጦስ ፊት ስትቆም እንዴት ቻለው ልብህ ከዚህ በፊት ታሪክ አልሰማንም፣ ወደፊትም አይናችን አያይም። የክርስቶስ የማዳኑ ሥራ ለዘላለም አያልቅም ቢወራ፣ ለዘላለም አያልቅም ቢወራ። ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰተኛል ሞተ በመስቀልህ እንዴት ዝም ላለው እያየው ፍቅርህን ላለማወጃለው ዛሬም ሞለ